ठीक hello
hello
አዎ፣ ጤና ይስጥልን።
ጤና ይስጥልን።
አሁን ይስጥልን።
እንትን information ለመጠየቅ ነበር።
እሺ፣ ምን ነበረ የፈለጉት?
አዲሱን stand-up comedy ለማየት ትኬቱን እንዴት ነው የምናደርገው?
እ፣ ትኬቱን የሚያገኙት እዚህ በአካል መጥተው አሁን ላይ ሲኤምሲ Economics Association ህንጻ ላይ already አሁን ላይ ትኬቱን ያገኙታል እስከ አስር ሰዓት ባለው።
እስከ አስር ሰዓት ባለው።
አዎ፣
እሺ አባቴ፣ እሺ አመሰግናለሁ።
ተመ- ተመዝግበዋል።
አልተመዘገብንም።
okay፣ ስለዚህ እዚህ ቦታ መያዝ አለበት ተመዝግበው።
እሺ፣
እሺ ከተመዘገብን በሰዓቱ መምጣት እንችላለን።
እ፣ እስከ አስር ሰዓት ባለው ትኬት መታችሁ መውሰድ ትችላላችሁ። ምዝገባው ወንበር ለመያዝ ነው።
አዎ፣ already ትንሽ ቦታ ነው ያለን ለጊዜው። አዎ፣ እዚህ ጋር ቦታ የምንይዘው ከዚህ ጋር ትኬቱን ከዚያ በፈለጋችሁ ሰዓት እስከ አስር ሰዓት ባለው አሁን መምጣት ትችላላችሁ። በኋላም ትመጣላችሁ።
እሺ። ኦንላይን መክፈል ይቻላል አይቻልም፣ በአካል መታችሁ ነው።
ካለ? እሺ።
አዎ፣ ስምዎትን እባክዎት ይንገሩኝ።
ስም ማህሌት
ማህሌት
ማህሌት ቴድሮስ እና
ም- መስመር ላይ ይጠብቁ ብቻ እንዴ።
እሺ።
ማህሌት ቴዎድሮስ ነው።
አዎ ግን አባዬ ሁለት ሰው ነው።
እሺ፣ ችግር የለም። በ- ከዚህ ላይ ሁለት ሰው ብለን መያዝ እንችላለን። ስልክ ቁጥር
አስራ ሶስት አስራ ሶስት ስልሳ
ስልሳ
ሰላሳ ስምንት አስራ አንድ ሰላሳ ስምንት አስራ አንድ ብዛት ሁለት ሰው ነው ያሉኝ። እሺ
እሺ አባቴ እሺ፣ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
አሜን ወንበር መጥተው ይዝላ ይዘናል። ትኬትን ያገኛል። እሺ እሺ